ጤና ይስጥልን ቤት ቤት
የ petty cash የለኝማ። የፋይናንስ ቁጥር አሁን የሰጠሽኝ ትክክል አይደለም።
ፋይናንስ አዎ
ፋይናንስ እሺ፣ አንዴ ጠብቂኝ።
እሺ ወይኔ ካፌ
ዜሮ አንድ አንድ አምስት hello እ ወይ ሰላም ነው?
ዜሮ አንድ አንድ አምስት እ ሀምሳ ስምንት
እስቲ ድጋሚ ንገሪኝ።
ዜሮ አንድ አንድ አምስት እሺ ሀምሳ ስምንት እ ዘጠና ዘጠኝ እ ስልሳ አንድ እሺ አንድ እሺ እሺ